Hello ጤና ይስጥልን ቤት ቤት
እስካሁን ድረስ ቲኬቱ አልተለቀቀም። ምንድን ነው?
እስቲ ንገረኝ። ticket ID ን cashier code ን
ነግሬሻለሁ እኮ አሁን ደግሜ ንገርሽ።
ሌላ ሰው ነው ያወራው ወንድሜ። እኔ ሊያዝ እሺ አስራ ሶስት እሺ ስልሳ ሁለት እህ ሰማንያ ሰማንያ ስምንት Hello hello Hello hello አቤት እሺ አባቴ ያልታረመም እሺ ለ provider ኦቹ ላክልህና እ፣ ይታረማል ትንሽ ጠብቀን
አይ ጠዋት ጀምሬ የደወልኩ ነበር የጣስታውን ይታረማል supervisor ኦች እስኪገቡ ድረስ ምናምን ተብዬ አዎ ስላልገቡ ነው አሳውቀንልሃል እሺ ጠዋት ከደወልክ maybe አሳውቀውልህ ሊሆን ይችላል እነሱ check አድርግና ካላሳወቁ አሳውቅልሃለሁ እሺ እሺ መልካም ቀን